Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
የምትረጂኝ sister ዬ withdraw ብዬ እሺ
ቴሌብር ላይ withdraw ብዬ ብሩ አልገባም። ምን እንደሆነ አላውቅም።
እሺ በዚህ ስልክ ቁጥር ነው ቤስት ቤት የሚጠቀሙት?
አይ ልንገርሽ፣ ስልኩን ልንገርሽ።
እሺ እንገሩ።
ዜሮ ዘጠኝ አስራ አምስት እሺ
ሀምሳ ስድስት እሺ አስር ሀያ ሶስት እሺ መቼ ነው?
ትንሽ ከ- ትንሽ በፊት እሺ ስንት ብር ነው?
ማ- አንድ ሺ አምስት መቶ ብር
እሺ አንዴ መስመር ላይ ጠብቁ።
ጠብቅሻለሁ።
እሺ ወደ ዜሮ ዘጠኝ አስራ አምስት ሀምሳ ስድስት አስር ሀያ ሶስት አዎ እሺ confirm ተደርጓል። አሁን ይገባሉታል፣ process ላይ ነው።
እሺ ቶሎ ብለሽ ቶሎ ብለሽ ቶሎ ብለሽ እሺ መልካም ምሽት።
እሺ